999 የበራ መረጃ በማዕከል አብረሽ ዘላነ። አሁን ደውዬ ነበረ ስም ል- እሺ።
ለማስተካከል ነው።
እሺ እሺ።
ሀያት አሊ
ሀያት አሊ መሐመድ
መሐመድ። እሺ ት- ትናንትና ቆርጠዋል አይደል?
አ ትናንት ቆርጫለሁ። የሁለት ሰው ይሄ ሶስተኛ ነው። እሺ እሺ እንደሆነ ያ- ያውቁታል ብዬ ነው አራሩ
እሺ። አዎ በቃ ቴ ቴሌግራም ላይ እልክሎታለሁ። account የገንዘቡ አለ መጽሐፍ የትላንቱ ይሆናል አ ንግድ ባንኩ።
account ኡ ይሆናል። አዎ ግን amount ኡን እዛ እልክሎታለሁ።
እሺ እሺ የገንዘቡ መጠን ከፍለው screenshot ይላኩልን። ያሉት እሺ።
ሁለት ሰዓት ነው። በዛ ውስጥ ይክፈሉ። አለበለዚያ cancel ያደርግቦታል ትኬቱ።
ችግር የለም። አሁን ልካ በቃ እሺ።
እሺ።
እዛ ላይ አዎ። እሺ፣ ስለደወሉ አመሰግናለሁ። መልካም ቀን ይሁንልሽ።
እሺ እኔም አመሰግናለሁ።